ጤና ይስጥልኝ በእጅጉ
አቶ ይስጥልን
ምን ልርዳዎት? አቤት እንትን ዶንኪ ቲዩብ ላይ እንትን ስራ ምናምን አይቼ ነበረ እሺ
እና እዛ ለመመዝገብ
እዛው ማስታወቂያውን ያዩበት ቪዲዮ ስር link አለ በ link ኡ apply አድርጉ
በዚህ መመዝገብ አይቻልም?
አዎ እዛው ላይ link ኡ ላይ የስራ ዝርዝር ስላለ መርጣችሁ ኦንላይን ነው apply ማድረግ የሚቻለው
እሺ በቃ እሺ እናመሰግናለን እኛም